አናግራቸው ብር ለማውጣት ፈልጌ ወደ ቴሌ ብር ነው። ከዛ ነው ሄሎ ሄሎ
ሄሎ ቤት ቤት
እ ጤና ይስጥልን። ሰላም ነው?
አብሮ ይስተላኝ እሺ፣ ምን ነበረ? አባ እስቲ ድምጽ እባ ፓስቪው ላይ ገንዘብ ወደ ቴሌ ብር ለማውጣት ፈልጌ ነበርና እሺ፣ እምቢ ብሎኝ ነው።
ምን withdraw ለማድረግ ነው እምቢ አለክ?
አ withdraw ለማድረግ ነው።
የሚጽፍልን ነገር አለ እንዴ? ምንድን ነው የሚልክ?
ምንም አ እምቢ እያለኝ ነበር። withdraw እምቢ አለኝ።
screenshot አድርገው እስቲ ቴሌግራም ላይ ላክልን እስቲ። maybe screenshot አድርጌው አ ምን ምን ቴሌግራም ላይ ቴሌግራም ላይ ላክልን።
እሺ የተባለውን አ የገባልኝና አ አ ዋይ አይ screenshot አድርግና